Em- Hello. Hello.
ሌላው አቤት አይሰማም?
ማርሳናም ነው ሰላም
አለን። በቲቪ ላይ ፕሮግራማችሁን አይቼ ነበረ የደወልኩላችሁ
እሺ
እ?
እሺ ምን ነበር ምን ልርዳህ
እና ምን አይነት ፕሮግራም ነው ያላችሁ?
የደወልከው የጤና ማዕከል ነው
የጤና ማዕከል ነው እንዴ?
ማስታወቂያውን ስታይ እ?
ነገሩ
እ? እ? ምን አልሽኝ?
ማስታወቂያው ላይ ምንድን ነው የሚለው?
እ? እ?